ሰላም ጤና ይስጥልኝ።
አብስትር ከ Stanford Kids ነበር ምደውልልህ። የኦስማን ስልክ ነው?
አዎ እሺ የልጆች የኮምፒውተር programming ስልጠና ተቋም ፌስቡክ ላይ ስልክህን አስቀምጠህልን ነበር አስታወስክ?
አስ- አስቀምጬ ነበር። አዎ።
እሺ እ፣ መረጃ ትፈላለህ ወይስ ጥያቄ ነው ያለህ?
እ፣ መረጃ እፈልጋለሁ ግን አሁን ደግሞ ስራ ላይ ነኝ፣ ማውራት አልችልም። ልደውል እኔ ልቼ በኋላ።
ይቻላል፣ ደውልልን።
እሺ እሺ መልካም ቀን።